hello ጤና ይስጥልኝ።
ጤና ይስጥልኝ።
አብሬ ስጠና ደንበኛችን ምን ልርዳዎት?
ቡልቡላ ያለ አሹ ስጋ ቤት ማሽኑ ስለተበላሸ አስመዝግቢ ተብዬ ነው። በዚህ
አሹ ስጋ ቤት ነት አዎ፣ ሙሉ ስሙ ሙሉ። ኤደን ኤደንማ ፍቃደ።
አሁን በደወሉበት ስልክ ቁጥር ለማግኘት ብሎ አዎ፣ የት አካባቢ ነው የሚገኙት?
ቡልቡላ ማርያም ማዞሪያ።
ምንድን ነው የሆነ የድራፍት ማሽኑ?
እንትን ይሄ መልሶ ድራፍቱን ወደ ማሽን ውስጥ ዘረገፈው። ሙሉን አንድ በርሜሉ ማለት ነው።
ወደ ድራፍት በርሜሉን የመለሰው ወይ?
አይ ከድራፍት በርሜሉ ወደ ማሽኑ የሚያቀዘቅዘው ማሽን አለ አይደል? በረዶ የሚሰራ አዎ፣ አዎ።
ወደ እሱ ውስጥ ነው የዘረገፈው።
አሁን ውስጥ ፈሷል ወይስ?
ሙሉን ውስጥ ፈሷል፣ ግን ደፍተነዋል ማታ አውጥተን።
እሺ ደንበኛችን ቅሬታውን ወደሚመለከተው አካል አስተላልፍልዎታል ነው ድራፍቱ እንዳይሰጥ እስከሚመጡ ድረስ ነቅለው ይጠብቋቸው። የጥገና ስራዎች በተቻለ ፍጥነት ይመጣሉ። ሌላ ያለዎት ነገር አለ?
የለም thank you።
በደወሉ ማስተላለፍ